hello ሰላም ነው።
hello hello hello አቤት።
ዘጠና ዘጠኝ ሰማንያ ዘጠና ዘጠኝ ሰማንያ
ሰማንያ እሺ ምን ነበረ
አ ከገርጂ ነው የሚለው order ኡ እ እ እ
ከገርጂ ነው የሚለው order ኡ።
እሺ
አዲስ driver ነኝ okay ከ branch አለው
እና ከዚህ ነው የታዘዘው፣ ከዚህ branch ከየት ከገርጂ branch ነው የታዘዘው?
ለምን ከዚህ ከአምስት ኪሎ ነው የታዘዘው።
ከአምስት ኪሎ ነው የታዘዘው?
አዎ እናንተ የት driver ነህ?
እኔ ስድስት ኪሎ driver ነኝ።
ቆይ እሺ አንዴ አትዝጋው እሺ። ዘጠና ፌቪ ፌቪ ፌቪ ረመዳን የያዘው ማለት ነው። የስድ ኪሎ ድራይቨር ነው። ያ- ከአምስት ኪሎ ነው የታዘዘው። ብራንች ቼንጅ አለው እና ይውጣልኝ ይውጣ አላልኩም እኔ እ
ማረሻውን አስተካክልኝ። ሀምሳ አምስት ብር ነው የሚያስበው። በገርጂ ሂሳብ ነው እያሰብልኝ ያለው። እኔ የስድስት ኪሎ ድራይቨር ኦኬ እንደዛ ከሆነ እሺ እሺ።
አ፣ ሚውት አልሆነም ይሰማ ነበር። ወይኔ ይሄ ነገር ሚውት አይሆንም። ሰማኝ እኮ